ጤና ይስጥልን። ዋሽንግተን ዲሲ ምናምን ማከል
ኢኮ አላችሁ መቤት? ኢኮ
አዎ።
ምን ያህል ነው?
ምን ዋጋ?
አዎ
እ ዋጋውን አናውቅም። እሺ ሌላ ስልክ ልስጥሽ?
እሺ
ዘጠኝ ሰማንያ ስምንት
text ማድረግ ይመችሻል ወይስ ልም- ልጻፍ?
ይቻላል። እሺ
እሺ text ታደርጊልኛለሽ?
አዎ እሺ አመሰግናለሁ።